Hallo?
Ahora, Weydiin shaqeymaa?
haa, mushaqeyna.
naቢሊም ዋል ገርተነ
ጠፋ ዛሬ።
አዎ ምን አስተካከለው? ማን ያስተካከለው? ወይስ ጠዋት ኦቲቪው ገባልኝና ስ- ሳስገባለት ሰራ። በቃ
ኦኬ ትናንትና እምቢ ብሎች ነበር?
ምንድን ነው? አይ እምቢ ብሎኝ ሳይሆን ቻርጀሩን አላመጣነውም ነበርና ከዛ በኋላ Okay አልቻርጀሩን አመጣቸው?
አዎ አመጣልኝ፣ መሐመድ አመጣልኝ።
Okay ፀሐይ፣ እሺ መልካም እሺ